ጤና ይስጥልኝ ማን ይባባ
ሶና ሩሄ ባንክ ያለበት
ምን ሆነ?
ሶና ነር
እሺ መኪና ባንክ ያለበት
ታስ ያስተዋወቀውና
እ እ
ታስ ያስ- ወንድ ያስተዋወቀውና
ማን ያስተዋውቀው? ታሺ ታሺ ነው ታሺ
ታስ ነው። እሺ አዎ።
ቁጥር ልስጦት የኛ ነው። እሺ
እሺ ቁጥር ልስጦት ዜሮ ዘጠኝ አስራ አንድ
ቆይ አንዴ እ
ሀያ ስድስት
እሺ ዜሮ ዘጠኝ ዘጠና
የት ነው የት እንዳለ ታውቂያለሽ መኪናው መስቀል ፍላወር ብራንቻችን ላይ ነው የሚኖረው። ደውሉላት።